ሄሎ ሄሎ ሰላም ነሽ? ሄሎ ሄሎ ይሰማል ይሰማል። ሰላም ነው ሰላም ሰላም፣ ደህና ነሽ?
አለን አለን። ምን ልርዳ?
ማለት ነው። የቢሮ መሀያ ነው እኮ ሶስት ቀን ይቆም ላይ መሀያ ላይ ነው ኢብና ወዘው ላይ ነው በስ በስ
በምንድን ነው የሞከርከው?
የቢሮ ባንዲንግ ነው እኮ
እ?
ወደ ኢብሮ ወረድና ባንዲንግ ነው መሀል ላይ ነው ሶስት ቀን ነው
እሺ እሺ። ቆይ አንዴ ስልክን ትነግረኛለች።
ሄሎ
እሺ ስልክን ንገረኝ እስኪ አባ።
እሺ አስራ አምስት
ዜሮ ዘጠኝ አስራ አምስት
ሰባ አራት እ?
ሰባ አራት ሰባ አራት ስልሳ ስምንት እሺ።
ሰባ ሁለት
ስንት ብር ነው?
ሁለት ሺህ
መች ነው ቀኑ?
ሀያ ዘጠኝ ቀን ነው ወይም September ቀኑ ነው።
እ?
September ሀያ ዘጠኝ ነው።
አዎ
ይለፍ Hello
እሺ። ትንሽ ጠብቀኝ አንዴ አባ እያየሁት ነው። እሺ እሺ እሺ እሺ በጣም ዋ- ወላ ደከመ ነው ስንት እኮ።
ብር ነው? ስንት ብር ነው ያልከኝ?
ሁለት ሺህ ነው ሁለት ሁለት ሺህ።
ደክ- አዎ፣ ወላ ደከመ ነው እኮ። እሱ- ሶስት ቀን በፊት ሶስት ቀን ይደውላል ይደውላል ሁሉም form አለ ይመልስ አልመለሱም እኮ።
እሺ ይቅርታ። እሺ አሁን- ለዛ እንትን ነው ትንሽ
ይሄ እኔ cu- customer ነው customer ጋር አውቃለሁ አውቃለሁ አውቃለሁ።
አዎ አስራ ሁለት ሰዓት ብቻ ነው እኮ ይጠብቃል። ካስተምር ስንት ነው ስንት ስንት ሰዓት ነው አሁን ስልሳ ሻህ ቀን በምንድን ምናምን ነው ይጠብቃል።
ሞከርከው? በምንድን ነበር የሞከርከው? ቻፓ ነው ሳንቲም
እ? ስንት ጊዜ ነው ይደውላል ስንት ጊዜ ይደውላል። ወላ ገባኝ። አይ የሞከርከው በምን ነበረ? በቻፓ ነው በሳንቲም?
አዎ ያላወቁም እኮ የወንድ ግብ ብቻ ነው እኮ ብሩ ያላወቁም ያለ ሁለት ነው ሺህ ብር ነው ሁለት ሺህ ብር ነው።
አ- አዎ እሺ እሺ፣ ችግር የለውም። አሁን በደንብ አይላለሁ። እሺ እሺ በእናትህ በእናትህ ደከመ ነው እኮ እሺ እሺ። አባ
ይህ customer ነው ግን እዛ customer እዛ ነው የሸላ አይደለም ግን ላማ ነው
ሁለት ሺህ ብር ነው እርግጠኛ ነህ? ግን አዎ ሁለት ሺህ ነው
በሀያ ዘጠኝ ማለት September ሀያ ዘጠኝ ነው አይደለ?
አስራ አምስት ሰዓት ሰባት እ፣ እን- ሰማንያ ስድስት ሰማንያ ዘጠኝ ነው እኮ ወረላግ ነው
ምኑ ነው አስራ አምስት ስልኩ ያልከው ምንድን ነው? ስልኩ አስራ አምስት ሰባ አራት ስልሳ ስምንት ሰባ አርባ ሁለት።
አራት አ፣ ስልሳ ስምንት አርባ ሁለት ነው አዎ። እሺ። አ- እኔ እያልኩ ያለሁትኝ እሺ ሁለት ሺህ ብር ነው ያልገባልህ።
አሁን ሁለት ሺህ ብር ነው ያልገባልህ እስካሁን እኔ ሁለት ሺህ ብር ነው ወይ ያልገባልህ?
አ- አልመለስም እኮ እኮ ሁለት ሺህ ብር አልገባልኝም ነው የምትለው? ሁለት ሺህ ብር አዎ
እሺ። ሁለት ሺህ ብር በሀያ ዘጠኝ ነው አይደለ?
አዎ
እሺ payout payout ይኸውልህ ሁለት ሺህ ብር በ- ወደ በሀያ ዘጠኝ እሺ payout አድርገህ በሳንቲም እሺ።
pay ነው አይደለ?
አዎ እኮ ወደ account ህ ገብቶልሃል እኮ።
አሁን
እስቲ ቆይ አንዴ እሺ እሺ
ሁለቴ ሞከረ። failed failed ብለዋል አይደለ? እምቢ ብሎ ነበር አዎ፣ አይደለ?
ሁለቱ ሁለቱ ሞከራ fund fails fails ምናምን ነው።
አዎ፣ ሶስተኛ ሁለቴ pending ሞከረ።
ነው።
በሶስተኛው ግን ቆረጠ አይደለ?
አዎ አዎ፣ ሶስቴ አጠቃላይ ሞከረ። ሁለቱ failed failed ናቸው እሺ።
በሀያ ዘጠኝ
አዎ
ሶስተኛው ግን ወደ ምን ገብቶልሃል pend- መሰለህ?
pend- pending ነው ሶስተኛ።
አ አሁን ገብቶልሃል። balanced ነው የሚለው ወደ ምን እሺ።
account እንደገባ ልንገርህ። ቴ- ወደ ቴሌብር አሁን?
ነበር ያዘዝከው?
አዎ ወደ ቴሌብር ነው።
ዜሮ ዘጠኝ አስራ አምስት ሰባ ሰባት ሰማንያ ስድስት ሰማንያ ዘጠኝ አዎ ዜሮ ዘጠኝ አስራ አምስት ሰባ ሰባት ሰማንያ ስድስት ሰማንያ ዘጠኝ አ?
አዎ አዎ በቃ ወደዚህ ገብቷል። እሺ ወደ ቴሌብር አ- አሁን አ ገብቷል። ወደዛ balanced ሆኗል። ገብቷል። check አድርገው።
እሺ እሺ፣ በጣም አመሰግናለሁ ወንድም።
ችግር የለውም።
እሺ እሺ እሺ እሺ